hello ጤና ይስጥልኝ ዶንኪ ቲዩብ።
አዲሱን standup comedy ለመታደም ነበር።
እሺ
ምንድነው ማድረግ ያለብኝ?
እ ይመዝገቡና account እንልክለታለን በእሱ እንትን ይገባሉ። ቅዳሜ ነው የሚ- standup comedy ው ቅዳሜ አስራ ሁለት ላይ ነው። ቀድሞ ከስድስት ሰዓት በፊት ከስድስት ሰዓት እስከ አስራ ሁለት ሰዓት ቲኬት እዚያ በሩጋ ይሸጣል። ከዚያም ወረፋ እንይዝለዎታለን።
okay ስለዚህ አሁን በዚህ ባንክ ከከፈልኩኝ አስራ አስራ አንድ ሰዓት ላይ ምናምን መምጣት እችላለሁ ማለት ነው።
አዎ ባንክ ምን እዚያው ነው ቲኬት የሚቆርጡ። አሁን እዚህ ይመዝገቡና እዛ ነው የምከፍለው?
አዎ ከዛ ነው የሚከፍሉት።
cash ነው የምከፍለው ወይስ በባንክ ነው?
cash ነው ከዛ cash ነው ቲኬት አለ ከዛ okay
ከእሱ ጋር ነው ስለዚህ የሚከፍሉት።
አሁን አሁን መዝግበኛ
ይላል
የለም መንበር ይቅርታ hello ይቅርታ።
ይሰማል ስምዎትን ማን ልበል እ ዘሪሁን ሳሙኤል ዘሪሁን ሳሙኤል
ዘሪሁን ሳሙኤል እሺ እሺ መስመር የሁለት ሰው ይጠብቁ የሁለት ሰው ቦታ ነው። እሺ።
እሺ እሺ እሺ ዘሪሁን ሳሙኤል አዎ
ስልክ ቁጥር
ሰባ አራት
ሰባ አራት ዜሮ ዘጠኝ ሰባ አራት ሰባ ሶስት
ሰባ ሶስት ስልሳ ሶስት
ስልሳ ሶስት ሀያ ሶስት
ሀያ ሶስት ብዛት ስንት አሉኝ?
አ ሁለት
እሺ ከኔ ጋር ሁለት ከኔ ጋር ከኔ ጋር ሁለት ማለት ነው።
እሺ እሺ ዘሪሁን ሳሙኤል። ስለዚህ ቅዳሜ ከስድስት ሰዓት እስከ አስራ ሁለት ሰዓት ባለው ከዚህ ቲኬት አለ እሺ።
መተው ገዝቶ ወንበር ዘንበታል።
እሺ
እሺ ስለ ደወሉ እናመሰግናለን። መልካም ቀን።
እሺ። አስራ አንድ ነው።
እሺ